Hello
Hello፣ ጤና ይስጥልን።
እግዚአብሔር ይመስገን።
እ ሰለሞን አዎ
እ ከ We Plus Solution ነበር የምደውለው።
ከየት?
We Plus Solution
እሺ ባለፈው We Plus application ላይ ተመዝግበ ነበረ።
አዎ እ አሁን የተመዘገቡ account ኦችን active እያደረግን ስለሆነ system ላይ የሚሞሉ ጥያቄዎችን ለመጠየቅ ነበረ።
እሺ አሁን ነው አሁን ግን አጋጣሚ እንትን አንድ አምስት ሶስት ደቂቃ አራት ደቂቃ በኋላ እንትን እላለሁ ይህች የምወጣበት ነገር አለ ስልኬን የምወጣበት ሁለት ነገር አለ።
ደቂቃ ያህል ነው።
እሺ እሺ እሺ የድርጅታችሁ ስም ምንድን ነው?
ህሊና Printing ህሊና Printing።
አዎ እ እሺ የት አካባቢ ነው ያለው?
ቃል
ቃሊቲ የት?
ቶታል ቃሊቲ ቶታል
እሺ contact person ማን ነው?
እ፣ ህሊና
ህሊና ማ- ህሊና ህሊና ማ- ይታጠቁ።
እ?
ህሊና ይታጠቁ ህሊና ይታጠቁ ይታጠቁ።
አዎ
እሺ ስልክ ቁጥር በዚሁ ነው።
09 11 እ፣ በዚህም አለ ሁለት ስልክ ነው ያለው ዜሮ ዘጠኝ አስራ አንድ 65 ስልሳ አምስት 47 16 አርባ ሰባት አስራ ስድስት
እም? ምን ነው እሺ የስራ ቀን
የስራ ቀን አዎ ቀን የስራ ቀን ስድስት ስድስቱን ቀን ከእሁድ ውጭ እሺ ከሰኞ እስከ ቅዳሜ ከስንት ሰዓት እስከ ስንት ሰዓት?
ከጠዋቱ ሁለት ሰዓት እስከ ማታ ሰባት ሰዓት
እስከ ማታ አስራ ሁለት ሰዓት። እሺ ሎጎ አላችሁ?
አ
እሺ እ፣ ንግድ ፍቃድ ወይ TIN number ወይ መታወቂያ በፎቶ ማግኘት እችላለሁ?
እ፣ መታወቂያ እሺ፣ ንግድ ፍቃዱን ልልክል እችላለሁ።
እሺ ስልክ ቁጥር ቴሌግራም አለ በሱ ልላክ።
አ በዚህ አንቺ በኔው ላኪና እኔ ልክልሽ አርቃለሁ። በዚህ ምናሽ hello፣ ይቋረጣል ድምፅሽ። Hello፣ አዎ አንቺ በ- በዚህ ልክልሻለሁ። አንቺ ወይ እሺ።
እንትን ሀይዌይ ልኝ ትላለች።
እሺ እሺ፣ አመሰግናለሁ። መልእክት አስቀምጣለሁ። እሺ እሺ